Hello ጤና ይስጥልኝ ቤት ቤት
ሰላም ነው።
ሰላም።
በደወልኩልህ ስልክ account ማለት ነው እሺ
ማታ deposit ሰላሳ ብር አድርግቼ አልገባኝም። ከቴሌ ብር ደግሞ ወጣ።
Okay deposit አድርገህ deposit message ን ቴሌግራም ላይ ላክልን ከቤት ቤት ቁጥር ጋር አንድ ላይ
እ
deposit message ን ቴሌግራም ላይ ላክልን ከቤት ቤት ቁጥር ጋር
የቴሌ ብሩ
No የቤት ቤት ቁጥር እና deposit ያደረግበትን message የለም ከ CBE ብር ወይም ከቴሌ ብር የተላከልን message የለም።
አ እሱን ላክልኝ።
በቴሌግራም አይ ቁጥሩ ደግሞ ይሄ ነው ቁጥሩ አዎ ቁጥሩንም ላክልኝ። እሺ
እህ